ሄሎ ሄሎ ሄሎ ሄሎ ጤና ይስጥልን።
አብሮ ይስጥልን። መርሐባ ነው የምንላቸው።
መርሐባ ባጭ ፈልጌ አዎ።
ነበር ለድሬዳዋ አለ አሁን ስንት ሰዓት አ- ዘጠኝ ሰዓት ማይሽ ማድረብ አንቺ ለዛሬ ነው አዎ፣ ለዛሬ ነው።
አዎ።
አንድ ሰው ነህ እንዴ?
ሶስት ሰው- ሌላ እ
ሶስት ሰው ሶስት ሰው ሞልቷል።
እ?
ሶስት ሰው አ- ለዛሬ ሞልቷል። ለነገ ነው የማገኝልህ ሶስት ሰው። አንድ ሰው ግን አገኝልሃለሁ።
እሺ አንድ ሰው ስንት ሰዓት ነው የሚነሳው?
ስምንት ሰዓት ከሰዓት በኋላ ስምንት ሰዓት ስምንት ሰዓት አዎ
አየ
ልጻፍልህ።
እ፣ ለሶስት ሰው ሞልቷል መሰለኝ። ለሶስት ሰው ሞልቷል አንድ ሰው እ? እሺ መልሼ ልደውልልሽ እሺ
ወጥተው ነው